Hello ጤና ይስጥልን።
አብሮ ይስጥልን።
ከ We Plus Solution ነበር የምደውለው።
እሺ ሰላም ነው?
እግዚአብሔር ይመስገን።
እም፣ ድርጅታችን ላይ application ላይ ተመዝግባችሁ ነበር አይደል?
አዎ፣
እም፣ አሁን የተመዘገቡ account ኦችን active እያደረግን ስለሆነ
እሺ system ላይ የሚሞሉ ጥያቄዎችን ለመጠየቅ ነበረ። ይቻላል?
ችግር የለም፣ ይቻላል።
እሺ ምን ነበር የምትሰጡት አገልግሎት
ቤት ውስጥ ምግቦች ነው፣ እ?
መጠጥ ምግብ ነው እንግዲህ እሺ ባ- ባርና ሬስቶራንት ነው።
ባርና ሬስቶራንት ነው።
እሺ ስሙ ምንድን ነው?
ደገፉ እና ባርና ሬስቶራንት፣ ደገፉ
ባርና ሬስቶራንት።
እም፣ እሺ የት አካባቢ ነው ያለው?
ለሞቴል ከፍ ብሎ የት ኮመንት ህንጻው ጋር
እም፣ የት ለሞቴል
መገናኛ መገናኛ። እሺ አዎ፣ ወደ ሾላ ገበያ መውጫው ላይ መብራቱ ዝቅ ብሎ እሺ እ፣ ሰዎች እ፣ ቢፈልጓችሁ ስልክ ማንን ነው ማግኘት የሚችሉት?
እ፣ አሁን ስልኩን አልያዝኩም። ወጣ ብያለሁ። አለ ልጆች
እም፣ ወደ ውጭ ትዕዛዝ የሚያቀርቡ ልጆች ስሙ አሉ።
ማን ነው?
በዚህም ስልክም አ- እ እ?
እ፣ ስልክ በዚህ ስልክ ማግኘት ይቻላል።
አዎ ይቻላል። ችግር የለውም።
እሺ
እሺ ችግር የለውም።
እ፣ ማን ነው በዚህ ማን ነው እንዲሁ ደገፉ ባርና ሬስቶራንት ብለው መደወል ይችላሉ።
አዎ ደገፉ ባርና ሬስቶራንት ነው አይደለም ብለው የፈለጉትን መጠየቅ ይችላሉ።
እሺ የስራ ቀን ከመች እስከ መች ነው?
በቃ ከሰኞ እስከ እሑድ ነው።
እሺ የስራ ሰዓት
ሰዓት እስከ ማታ እስከ ሶስት ሰዓት ጠዋት ስንት ሰዓት?
ጠዋት ከአስራ ሁለት ሰዓት ጀምረዋለሁ። ክፍት ነው
ከአስራ ሁለት ሰዓት ጀምሮ እስከ ስንት?
አ፣ እስከ እስከ ሶስት ስንት?
ሰዓት እስከ ሶስት ሰዓት።
እስከ ሶስት ሰዓት አ፣ እሺ የድርጅት ሎጎ አላችሁ እንዴ?
እ እ?
ሎጎ የድርጅት
ማለት ሎጎ አልገባኝም።
ሎጎ ማለት አሁን ለምሳሌ ቴሌግራም ላይ profile picture እንደሚደረገው እዚህ application ላይ profile የለ- መሆን የለን- የሚችል የለን የለን ቢሰራላችሁ ፈቃደኞች ናቸው?
እስቲ እንጠይቃቸዋለን።
እሺ እም፣ የስራ ፍቃድ TIN number ወይንም መታወቂያ ማግኘት እችላለሁ?
እኔ ወጣ ብያለሁ ያለው እ፣ እኮ በገባ ሰዓት
እስቲ ጠይቅና
እሺ እዚህ ላይ ቴሌግራም ትጠቀማለህ?
አዎ እጠቀማለሁ።
እዚህ ላይ መልእክት አስቀምጣለሁኝ እ፣ እሺ ከዛ እሱ ላይ reply ታደርግልኛለህ።
ችግር የለውም።
እሺ አመሰግናለሁ። መልካም ቀን።
እንብላችን እሺ